ሄሎ ሄሎ፣ ጤና ይስጥልን ዚዛ ፋሽን አዎ ሰላም ነው?
እግዚአብሔር ይመስገን ሀዊ ይባላለሁ። ከዊ ፕላስ ሶሉሽን ነው የምደውለው።
Okay እሺ ባለፈው አዎ ባለፈው ተመዝግባችሁ ነበር እና account ኦቹን active እያደረግን ስለሆነ እሺ አንዳንድ ጥያቄዎችን ለመጠየቅ ነበረ።
እሺ እሺ እ፣ የት አካባቢ ነው ያለው?
መገናኛማ ጥሩ አይልች እም፣ እሺ ሁለቱም ጋር ማለት ነው።
አዎ አዎ እሺ መገናኛ። እሺ መገናኛ የቱ ጋር መገናኛ የቱ ጋር?
ፍሬንድ ፓርክ ፍሬንድ Friend- ፓርክ ሞላ ፍሬንድ ፓርክ አዎ ትሬንድ ፓርክ ትሬንድ። ኦኬ ትሬንድ።
አዎ ትሬንድ አዎ እም፣ እሺ የጡ- የጦር ኃይሎች እሳ
ድሪም ታወር እም፣
ድሪም ታወር
እሺ እ፣ contact person ለሁለቱም ተመሳሳይ ነው።
አዎ አዎ እሺ ማን?
ትጥቃቸው ትዕግስት ጋሻ። እሺ እ፣ ስልክ ቁጥር በዚሁ ነው።
አዎ በዚሁ
የሁለቱም ቦታ ማለት ነው።
አዎ አዎ ዜሮ ዘጠኝ ስልሳ ስድስት ዜሮ ሁለት ሰባ ሰባት አርባ አራት እሺ ከመች እስከ መች ነው የስራ ቀን?
ከእሑድ እስከ እሑድ
እሺ ከስንት ሰዓት እስከ ስንት ሰዓት?
ከሶስት ሰዓት እስከ ማታ ሁለት ሰዓት
እስከ ሁለት ሰዓት። እሺ የድርጅት ሎጎ አላችሁ እንዴ?
አይ ለጊዜው የለም እንዲሰራላችሁ ፈቃደኛ ናችሁ?
እ፣ አዎ ምን በነፃ ነው ወይስ ተከፍሎ አዎ በነጻ።
በነፃ አዎ በስ ይላል እሺ እ፣ ንግድ ፍቃድ እ፣ ወይ TIN number ወይንም መታወቂያ ማግኘት እችላለሁ?
እ፣ እሺ በቴሌ
አዎ እንዴት እ።
እንደሆነ ታውቂያለሽ? አሁን ይኸውልሽ እኔ አሁን በስልክ ነው የደወልሽው እና አዎ የሁሉ ነገር ነገርኩሽ። አሁን ደግሞ እ።
መታወቂያ ምናምን መላኩ እንዴት ነው ማለት እ።
አይከብድም
አሁን እኛ መታወቂያ ወይ? እንደዚህ ሚ- የፈለገበት እንትን የሚሉት sales አ፣ sales ኦቻችሁ ካሉ እ፣ እ፣ መተው ፎቶ ቢያነሱ ምናልባት sales ኦቻችሁን ባለፈውም የመዘገቡኝ ምናምን ስለማስታውሳቸው አዎ አይ እ፣ የዛኔ ፍቃደኛ አልሆናችሁ መሰለኝ መተው ለፍቃድ መታወቂያ
No አይ ምን ነው መጀመሪያ ላይ ስለኛ ለመተማመን ያህል ነው አይደል?
ስላት መመዝገቤ ምናምን ምናምን ነው ልጅቷ እንትን ያለችው እና እ፣ እፈልጋለሁኝ ምናምን ነገር አልኳት። ትንሽ customer ስለነበር በቃ ያንን highlight ኡ መዝገባኝ ሄደች። መታወቂያ ምናምን ደግሞ ያው ድንገት ስለመጣች ብዙ ready አዎ።
ላልሆን እችላለሁኝ እና አዎ አሁን እና በቃ ግን ያን ልሰጣት እችላለሁኝ። አሁን ግን እሺ ቴሌግራም ላይ መላክ እ ቴሌግራም ላይ መላክ ይከብዳል። ለምን
እ ብለው ደውለው መልክ ነው የምጠይቁት። ምን ምን እ እ ድምፅሽ ይቆራረጥብኛል።
ከሌላ ቦታ ደውለው እሺ ምን ነው የምትጠቀሚው እንዴት ነው ብለው ብዙ ነገር እንትን ብለዋል እና ከዛ በኋላ ማመን ስለከበደኝ ነው።
Okay እሺ agent ኦች ቢመጡ ፍቃደኛ ነሽ?
አዎ።
ለመስ- መጥተው ያንሱ አዎ።
ማለት ነው?
አዎ እሺ ባለፈው የመጣችዋ ልጅ እራሷ ትምጣ ለምን አውቃታለሁ ልጅቷ።
እሺ እሺ እሺ እሺ
እሺ እሺ
እሺ አመሰግናለሁ። መልካም ቀን።
ለማለት እሺ እሺ